ተናስተለኝ የተሰራ መልካም አካል ባቆምላቸው
እንዴት አረፈላችሁ?
እግዚአብሔር ይመስገን።
እንትን ትኬት ለማወቅ ፈልጌ ነበር ለእሁድ ከመቀሌ አዲስ አበባ ከመቀሌ አዲስ አበባ ለእሑድ አዎ፣ ዋጋው ቢያንስ ከአራት ሰዓት እስከ አስር ሰዓት ያለው ፍላይት ማለት ነው።
ከአራት ሰዓት እስከ አስር ሰዓት ያለ በረራ አስር ሰዓት ያለው አዎ፣ በረራው ማለት ነው። ዋጋውን ነው የፈለኩት።
መምጫ ብቻ ነው
አዎ፣ መምጫ ብቻ አዎ።
ለእሑድ ነው ያሉኝ አይደለ?
የእሁድ እሁድ አዎ፣ እሁድ
አንድ ደቂቃ እሺ
ከስድስት ሰዓት ከ- ከጧት ያለን በረራ ከሰዓት ያሉት ብቻ ናቸው። ወደ ላይ ከሰባት ሰዓት ከአስር ጀምሮ እሺ ከሰዓት ያሉ በረራዎች ብቻ ናቸው።
እሺ ስንት ናቸው ዋጋቸው?
ዋጋ ሁሉም ተመሳሳይ ነው። አራት ሺ ዘጠኝ መቶ ዘጠና ዘጠኝ ብር አራት ሺህ ዘጠኝ መቶ ዘጠና ዘጠኝ ብር።
ዘጠና ዘጠኝ ብር አዎ።
እሺ በዚህ ትኬት መውጣት ይችላሉ እንዴ?
ይችላሉ። አዎ።
በቃ ቆይ እዛ የሚመጣው ሰው text ላድርግለትና በዚህ ደውልለትና አዎ፣ ቴሌግራም ላይ ነው እንትኑ ቴሌግራም ላይ የሚልክለት እንትኑ ወይስ መታወቂያ ኮፒ በቴሌግራም ላይ መላክ አለበት ወይስ just ስም እና ሙሉ ስማቸውን ነግረውን ቴሌግራም ላይ መላክ ይችላሉ።
በ- በቃ እሺ፣ እሺ፣ እሺ።
ይሄኛው ቴሌግራም የሚጠቀሙበት ስልኮ ከሆነ ልላክልዎት እኔ link ይኛል።
አ no አይ ይሄ እኔ አይደለም መጣው ሌላ ሰው ነውና እዛ ነው ያለው። ስለዚህ ለሱ ስልኩንና እንትኑ text አድርግለትና ይደውልለታል።
ሙሉ መረጃዎችን ተቀብሉልና እኛ ጋር መደወል ይችላሉ።
እሺ አመሰግናለሁ።
እናመሰግናለን። እኛም ስለደወሉ መልካም ቀን።